Hello? Hello? Hello? Hello ጤና ይስጥልኝ።
ሰላም አብሮ ይስጥልን።
ዲሻን ፋርማሲ
አዎ ከ ArifPay ነበር የምደውለው።
እሺ ደሚያችን ስሞትን ማን ልበል
ነይማ ነይማ
አዎ ደንበኛችን POS ማሽናችሁ ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር።
አዎ እ፣ አንድ የእናንተ ጋር የሚሰራ ሰው መጥቶ ነግረነው ነበረ።
እሺ በ- በተደጋጋሚ ቻርጅ ይዘጋብናል። charge መቶ percent እያለ ይዘጋብናል። እንደገና transaction ላይም እ፣ እያስቸገረን ነው፣ እየሰራልን አይደለም።
transaction ላይ ምን አስቸገራችሁ?
ምንም process አያደርግልንም ስን- ስናስገባ ካርዱን።
ደንበኛችን እ፣ data አብርተው ዋይፋይ አጥፍተው ሞክረውታል።
አዎ እንደዛም አድርገን ሞክረነዋል፣ እሺ
ግን እየሰራልን አይደለም። አስቸግሮናል ይመስለኛል። ከተቀየረ በኋላ ነው ነገር የጀመረው። ይሄ ማሽኗን ቀይራችሁልን ነበረ?
አሁን ማሽኑ ተቀይሮ ነበር።
ማሽኑ ከተቀይ አዎ ተቀይሮ ነበረ። እንደገና ከዛ በኋላም update አድርገው ነበረ አንዴ መታ። ከዛ እሺ።
ጀምሮ ግን በደንብ እየተመቸን አይደለም ለመስራት።
እሺ ደንበኛችን እርሱ ጋር ለመጣው የኛ እ፣ team ነግረውት ነበረ ችግሩን።
አዎ አዎ ነግረነው ነበረ ምን አላችሁ እሱ?
እንጂ እ፣ ስለዚህ ባትሪው በእርግጥ አዎ ያስቸግራችኋል ብሎናል።
እሺ እሱ እንትን እንለዋለን check እናደርጋለን ምናምን or እንዲቀየርላችሁ እናደርጋለን ብሎን ነበረ።
ምንም ከዛ በኋላ ምንም ለውጥ አላገኙም።
አዎ እም፣ contact ያደረገንም ሰው የለም። እኛም እየተጠቀምንበት አይደለም።
እሺ ደንበኛችን ስለተፈጠረው ነገር ይቅርታ እንጠይቃለን። processing የሚለው ላይ restart አድርገው ሞክረውታል አደለ ደንበኛችን?
processing የሚለው ላይ አይ እንደዛ ሳይሆን normal ሙሉ ለሙሉ መስመር ላይ switch off ያለው አድርገን ደንበኛችን።
ለማጥፋት ነው። switch off አድርገን ለማብራት ነው የሞከርነው። hello ደንበኛችን ይሰማውታል?
አሁን ይሰማኛል? አዎ
መስመር ላይ ያሉ
አዎ አዎ አለሁኝ፣ ይሰማኛል። hello ይሰማውታል ደንበኛችን?
ይሰማኛል። አለ- አንቺ አይሰማሽም?
አሁን ይሰማኛል።
እሺ switch off አድርገን ለማብራት ሞክረናል፣ ግን የ- እንደዛም ሆኖ አልሰራልንም።
እሺ ደንበኛችን ወደሚመለከቱት አካል አስተላልፍሎታለሁ። ሌላ ምረዳውስ ነገር ይኖራል?
በቃ አመሰግናለሁ እሺ እኛም እናመሰግናለን። መልካም ቀን።
ለሁላችንም።